ሄሎ
ሄሎ፣
አቤት ሰላም ጤና ይስጥልኝ።
እ
ጤና ይስጥልኝ።
አብሮ ስልን ከ STEM for Kids ነበር የምንደውለው። ፌስቡክ ላይ ስልኮትን አስቀምጠውልን ነበረ።
የስልክ?
ልጆች የክረምት ስልጠና
አቤት የልጆች የክረምት ስልጠና ስልኮትን አስቀምጠውልን ነበረ።
የምግብ
የ- የክረምት ስልጠና የልጆች የክረምት ስልጠና እ
አስታወሱ።
እሺ
ፌስቡክ ላይ ስልኮትን አስቀምጠውልን ነበር መድ- መረጃ ፈልጋለሁ ብለው።
እ እ
እ፣ ሙሉ መረጃውን ልንገሮት ወይስ ጥያቄ አለዎት?
እሺ እ እ እ ሙሉ መረጃውን ልንገሮት።
አ
ልጆት ከስንት አመቱ ነው?
እ እ ልጆት ስንት አመቱ ነው?
ትንሽ
እ?
ትንሽ ትንሽ ስንት አመቱ ነው?
ልጆ
ቅርታ አይሰማም።
አይሰማም አዎ
እሺ መልሼ እደውላለሁ።
እ መልሼ ልደውል።
እሺ